አመሰግናለሁ።
ሰላም ጤና ይስጥልኝ። ይቅርታ ተቆራረጠ።
እሺ የ draft ኦክስጅን አልቆብን ነበረ።
እስቲ number ኦትን ወይም የ BGI መለያ ቁጥር ይነግሩኛል?
መለያ ቁጥሩ ምኑ ጋር ነው ያለው?
እሺ TIN number ኦትን ይንገሩኝ። text ደርሶታል? ሰሞኑ BGI text ደ- ልኮ ነበረ።
text አልደረሰ። በሌላ ስልክ ከሆነ ቆይ እስኪ check አድርጌ መልሼ እንደውልልሽ።
እ፣ TIN number አለ በአጠገቡ የቤቱ TIN number?
ቆይ አንዴ check ላድርገው እስኪ። እሺ ሀምሳ ስምንት
ሁለት ዜሮ ነው።
ሁለት ዜሮ እሺ
እ እ? አሁን ድጋሚ ደውሎ ድጋሚ ደውሎ ሰማታል።
አዎ ቆይ አንዴ ቁጥሩ ጠፍቶብኝ ነው። ሁለት ዜሮ ሀምሳ ሰባት እሺ
እ ሰላሳ አንድ እሺ
ዘጠና ሁለት እሺ አስራ ሶስት
ሁለት ዜሮ ሀምሳ ሰባት ሰላሳ አንድ ዘጠና ሁለት አስራ ሶስት አዎ
መስመር ላይ ቆዩ እያየሁለት ነው።
እሺ
ቲስማስ ባርና ሬስቶራንት ነው የሚባለው።
አዎ አዎ
መስመር ላይ ቆዩ እያየሁለት እሺ ፎቶ ያነሳ ቅድም ደውሎ እ፣ ጨመረ ገበየው በሚል ተመዝግቦሎታል።
ስለዚህ ይመጣል።
አዎ አሁን ተላልፎሎታል፣ ይመጣሎታል። ካልመጣሎት መልሰው ይደውሉልን። ላፍቶ እሺ።
መብራት ኃይል ጋ ነው አይደለ?
አዎ አዎ ተመዝግቦሎታል፣ ተላልፎሎታል።
እሺ እሺ ስለደወሉ አመሰግናለሁ።